hello ሰላም ነው?
እግዚአብሔር ይመስገን።
እስኪ stop አድርጊልኝ የሆነ
ምን ላ ምን ላድርግልሽ?
ትኬት ትኬት ነው።
እም፣ እሺ ንገረኝ።
አስራ ሁለት ሰባት አስራ ሁለት ስንት ሰባት ሰባ እሺ ሰላሳ ሶስት ስልሳ ሶስት ሰላሳ ሶስት ስልሳ ሶስት ስልሳ ሶስት አዎ።
እሺ አንድ game ነው የወደቀብክ የኢንተር ሚላን አዎ ግን odd ኡ total odd ክ ሰላሳ ሶስት ነው የወደቀብክ game odd ደግሞ
እም፣ ሁለት ነጥብ ሁለት ነው እም፣ የእንትን የኢንተር ሚላን ማለት ነው ስታካፍለው ከሀያ በታች ስለሆነ ቦነስ የለውም አይደለ አዎ ለዛ ነው እንጂ አንድ ነው የወጣብክ ታይ መቁረጫ ስጪኝ ታይ።
እኛ ምን ማድረግ እንችላለን
እሺ እሺ እሺ።
ሌላ ካለክ ልልክ እ እ ሌላ ካለክ ልልክ ባህሪው አንተው ልጠይቅልህ አንተው አንተው ካኮዱ እሺ ጠብቂ ንገረኝ አስራ ሁለት እሺ ሰባ ሁለት ሰባ ሁለት ሀያ ሶስት ሀምሳ አምስት
ምን አልከኝ አስራ ሁለት ሰባ ሁለት
ሀያ ሶስት ሀምሳ አምስት ሀያ ሶስት ሀምሳ አምስት ይሄ ደግሞ ሁለት ጎል ነው የወጣው
ማና ማና ሚላንና ኤችቲሲ የሚለው ኤችቺሲ ምናምን የማይታወቅ ኢንተር ሚላንና ኤችቲሲ
አዎ፣ እናመሰግናለን። እሺ ማይ ቴንኪው ቴንኪው ቴንኪው መልካም